ጤና ይስጥልኝ። ልጃ ኢትዮጵያ ፊኒት ነኝ። የባኮ ብሄር ነው።
ማሽን ሳይሰልኝ ቆይቶ ነበር። ሄሎ ጤና ይስጥልን። አይሰማም?
ይሰማል?
እሺ፣ ደንበኛችን
ማሽን ሳይጠብ ቆይቶ ነበር።
ማሽን ሳይታጠብ ቆይቶ አዎ ሉፋቢል አስር ቀን ሆኖታል። አጋጣሚ ከሰም አስር ቀን
እሺ፣ ደንበኛችን BG ID ዎቱን ልቀበለው?
እ BG ID
እ ልቀበለው?
አ ቁጥሩን አዎ፣ የ BG ID የእርሱ በስልኩ ላይ text ገብቶ መሳለጠ
እ እሱ የገባለው text ላይ የእሱ የመለያ ቁጥር አለ።
check አድርጌ ላሳውቅሻ።
እሺ፣ ደንበኛ
Hello ምንም እ አይነት የለም። ሰማንያ ስድስት ሰባ ሰባት ብለህ ደውል ነው ያለችኝ።
ስልክ ቁጥር በዚህ ነው ተቋሙ የተመዘገበ ነው።
እ ስልክ ቁጥር በዚህ ስልክ ነው ተቋሙ የተመዘገበ።
አይደለም አይደለም፣ እሺ፣ ያው ወሰን አካባቢ ነው ገባሽ?
እሱን ይነግሩኛል።
ወሰን አካባቢ ስሙር ትሬዲንግ።
አይ ስልክ ቁጥር በዚህ ነው የተመዘገበ ነው።
አይደለም በዚህ አይደለም።
ያንን ስልክ ያስታውሱታል።
Okay፣ እሱን እ ገና ፈልጌው ነዋ። እ ጀምሮ
ይህ ነበር በቃሉ ጀምሯል።
እስቲ ቆይ check ላድርግ። ይህ ነበር ስንት ነበር? ሁለት ዜሮ ሰላሳ ስምንት ሰላሳ ስድስት አርባ ስምንት ሀምሳ አራት እ ትንሽ ደግሞ እየፈለገ ነው።
እሺ ሄሎ